ሄሎ ሄሎ ወይ ተቋረጠ ኔትወርክ ነው።
አ እ፣ መቀሌ branch ነው። ሳፊ ከሳፊ ነበር ምደውልልህ ወይ እ፣ ከሳፊ ብ- ባጃጅ አዎ አዎ ስልክ ልስጥ እንዴ ይቅርታ አንተ እንትን አይደለም
አዎ ዜሮ ዘጠኝ አስራ አንድ
0911 ሀምሳ ዘጠኝ 59 ሀምሳ ሶስት አስር አይጨምር 53 10 አይ እ፣ የራ- ሶሪ የራስ ሶሪ ዜሮ ዘጠኝ አስራ አንድ የራስን 11 እሺ ዜሮ ዜሮ 00 ዘጠና አንድ ሀያ ስምንት 91 28 ግሞን ደውዬ ለው ቁልፍ ተማላ ወላ
ሄሎ
ወይ ደውለት ወንድሜ እሺ ደውዬ ላዋራው እሺ ከካምፓኒው ነበር ግን ምደውልልህ